ሄሎ ጤና አብሮ ስጠልኝ
ምን ልርዶት?
ማለት ሎተሪ እንትን ነው አክሲዮን ነው እየሸጠ ያለው። ያው የአክሲዮን ማስታወቂያ ሰምተው ነው።
አ
okay፣ share መግዛት ፈልገው ነው።
አ share መግዛት ፈልገው ነው ወይስ?
አ ማለት ማስታወቂያውን አው ሰምቼ ነው አብራሪ ብዬ ነው።
እሺ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን እየተሸጠ ነው። ሊሸጥ ነው ሐምሌ አንድ ላይ share እሺ እና አሁን ላይ ስም- ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ እንደውሉታለን።
እሺ በቃ እሺ እሺ ስሞትን ማን ልበል የኔ እም።
ታሪኩ ታፈሰ እሺ ማስታወቂያውን ከምን ላይ ነበር ያገኙት?
ማስታወቂያውን
hello
አቤት ከምን ላይ ነበር ያገኙት ማስታወቂያውን?
ከእንትን ነው
ከምን ላይ ከ እ
ከምን ላንጋኖ ከሌ- ከምን
ላንጋኖ ኮሌጅ ነው
እሺ እሺ